Hakan. ሄሎ ሄሎ ምትኩ ወይ፣ እንዴት ነህ? ደህና ነህ?
ሰላም ነው እንዴ?
አለን አለን አለን። ምንድን ነው አለን።
ያስቸገረክ? I think ኢንተርኔት ምናምን እንዳይሆንና
የኢንተርኔት አይመስለኝም።
ግን እንትን አለና ለእኛ ራሱ AnyDesk የላክልን አይሰራም፣ offline ነው አይደለ?
ይላል። እ እ
የኔትወርክ ችግር ይሆን?
ሌላ ነገር ይከፍትልሃል PC ው ላይ ጉግል ምናምን እ፣ ወይ ዩቲዩብ አይነት እንደዚህ የሆነ እስኪ የሆነ አሪፍ።
ነገር ጉግል አድርግበት እ
እስኪ check ላድርገው። ቆይ በቃ check አድርገው ነው ጻፍልኝ። እሺ እሺ፣ ቴንክ ጽፍልሻለሁ።
ዩ።
እሺ እሺ እሺ እሺ እሺ